خير روح عند كده دي طب روح عند كده ሄሎ አቤት
ቤት እስካሁን ብር አልተመለሰምም። ሳምንት ሙሉ የሆነ አምስት መቶ
ዲፖዚት ነው ዊድሮዋል ነው?
ዲፖዚት ከቻባ ሲቪ ብር ከቻባ ሌቦች ከሲቢ ወደ ቻፓ ነው።
አዎ ቻባ እሺ የዲፖዚት ቴክስቱ ላክልን ቴሌግራም ላይ።
ቴሌግራም ላይ ልካለሁ። አሁን አይደለም የላኩት መቼ ነው የላክከው?
አ ሁለት ሳምንት ሙሉ ይሞላል።
ሁለት ሳምንት። እሺ ሁለት ሳምንት ከሆነ ማግኘት ስለማልችል ድጋሚ ላክልኝ። እሺ
ድጋሚ ልካለሁ። ዩሱፍ ቴሌግራም ላይ የምለው እኮ ቆይ ከ- ከቆየ ብዙ customer ነው ያለው። አሁን ፈልጌ እሱ ማግኘት አልችልም። ስለዚህ ድጋሚ ላክልኝ text ኡ ቴሌግራም ላይ።
message ኡ አዎ message ኡን እና የ CBE number ህን አንድ ላይ አድርገህ ላክልኝ።
አሁን ከላኩ ይገባል ብሩ አዎ፣ ላክና ላሳውቅልህ ለቻፓ። የቤት ቤት ችግር አይደለም አባቴ፣ ለቻፓ ችግር ነው። እሺ ቻፓ አስታውቀናል ብላችኋል።
እኮ ካሳወቀን ያው ይገባላል። ግን እስካሁን ከቆየብን ድጋሚ እንዳሳውቅልህ የ deposit text ኡ ላክልኝ።
እሺ በ- በአስቸኳይ አድርግልኝ።
እሺ ላከውና ያው አሳውቅልሃለሁ። ዩሱፍ
كان عن مدرك في كل كان تطبخني